ስወዳት ልቤ ሳይበላት ለሷ ያለኝ ፍቅር ካልገባት እንጂ ካልመለስኩት የኔ ካላረኩት ልቤ የወደዳት ዝም ብዬ ልለያት በቃ ልለያት ክፉም ሳይወጣኝ ሳላስቀይማት ዝም ብዬ ልለያት በቃ ልለያት ክፉም ሳይወጣኝ ሳላስቀይማት ልሂድ ልሂድ ሁሌ በማባበል በመማሰል ፍቅር አይዘልቅምና በልቁረጥ አንጀቴን ጨክ ልቤ ይሁን ብደስና ጊዜ ሰጠኝ ጊዜ ከነሳኝ ክፉም ሳልመኝ ክፉም ሳይወጣኝ ባያውቅም ልቤ በከፋ መክፋት እስቲ ልጨክን ልጣት ስወዳት ስወዳት ሳፈቅራት ሳልጠቅራት ልይልለያው ስወዳት ሳፈቅራት ሳልጠቅራት ልይልለያት የሚወዳት ልቤ ሳይጠላት ለሷ ያለኝ ፍቅር ካልገባት እንጂ ካልመለስኩት የኔ ካላረኩት ልቤ የወደዳት ዝም ብዬ ልለያት በቃ ልለያት ክፉም ሳይወጣኝ ሳላስቀይማት ዝም ብዬ ልለያት በቃ ልለያት ክፉም ሳይወጣኝ ሳላስቀይማት ልሂድ ልሂድ የኔ ነገር ለሷል ካልቷጥላት ከሸፈተ ልቧ ከሆነ አመሏን ክፏል ምዳ መራከሰው ከልባ አይኔ እያነባ የፍቅር እምባ ስንቴ መለስኳት መንገድ አስባ ባያውቅም ልቤ በከፋ መጥፋት እስቲ ልጨክን ልጣት ስወዳት ስወዳት ሳፈቅራት ሳልጠቅማት ልሂድ ልለያት ስወዳት ሳፈቅራት ሳልጠቅማት በቃ ልለያት ዝም ብዬ ልለያት በቃ ልለያት ክፉም ሳይወጣኝ ሳላስቀይማት ዝም ብዬ ልለያት በቃ ልለያት ክፉም ሳይወጣኝ ሳላስቀይማት ልሂድ ልሂድ ልሂድ ልሂድ ልሂድ ልሂድ